Hello Hello
አይሰማም?
ይሰማል። ቤት ቤት ነው ምንዳ
ትናንት ማታ withdraw አድርጌ እስካሁን አልገባልኝም።
እሺ ስልክ ቁጥርን ንገረኝ እስኪ።
ዘጠኝ አስራ አምስት
የቤት ቤት account ነው። እሺ አዎ እሺ ዘጠኝ አስራ አምስት ስልሳ ሶስት ስልሳ ሶስት አርባ ሰባት አርባ ሰባት ሰላሳ ሶስት
ስንት ብር ወጪ ያረከው?
ስድስት መቶ ብር
በሳንቲም ፔ ነው
እ?
በሳንቲም ፔ ነው ወጪ ያረከው ወይስ በቻፓ።
በቻፓ?
በቻፋ
እሺ ለቻፓዎች እናሳውቃቸዋለን።
እሺ፣ ያስገቡላል እነሱ። እሺ እሺ፣ እሺ፣ አመሰግናለሁ።